Hello አቤ ሰላም ነው።
ሰላም ጤና ይስጥልኝ።
ኢትዮ ቺክን ነህ?
ኢትዮ ቺክ ነው።
አዎ፣ መልዕክት ተነግሮኝ ነበር ከዚህ ካለው ዶክተር እሺ ዛሬ ይመጣል አንተ ብዬ ነበረ። ምን አልመጡ እሺ፣ ስምህን ንገረኝ እስኪ።
ተሾመ
ተሾመ ተሾመ አለሙ
ተሾመ አለሙ
ከሲዳማ ነው
አ ዴራ
ዴራ ነው።
አ
እም። ተሾመ አለሙ። ስልክ ቁጥር ንገረኝ እስኪ።
አ ስልክ ቁጥር
Okay ይቅርታ፣ ስልክ ቁጥር ይህን ንገረኝ።
ዜሮ ዘጠኝ አስራ ሁለት እህ ሀያ አንድ ሰማንያ ስድስት እህ ሰማንያ ሁለት
ዴራ አሴ ነው አይደለ?
አ ዳስ
እሺ፣ ማን ነው ወይ ስሙ?
አ እዛ አካባቢ የኛ ተወካይ ማን ነው ስሙ?
አ ዶክተር ወንደሰን
ዶክተር ወንደሰን
ወንደሳ። እሺ፣ ዛሬ እመጣልሃል ብሎ ነበር።
አ ብሎኝ ነበር።
ደወልክለት? ጠየቅከው?
አ ጠይቄዋለሁ።
እሺ እስካሁንም አልተባልኩም። ያው እንደዛ ነው ያለው አለኝ።
እህ፣ እሺ እሺ። ከሎጂስቲክ ቲም ቼክ አረግና እ?
ያሳውቃለሁ።
እሺ